Comentado. ሄሎ ሄሎ ጤና ይስጥልኝ።
አብረሽ ስሪ
ሰላም ናችሁ?
እግዚአብሔር ይመስገን። ምን ልርዳዎት?
እንዳለ ማዳመጥ ፈልጌ ሀያ አራት ሰዓት ቀርሳችኋል አለ። ግን እኔ አልጠንኩም ነው
አገልግሎቱን ሳት- ሰላሳ ደቂቃ በቀን ውስጥ ሳትጠቀም ነው ከሀያ አራት ሰዓት በኋላ ያለክ።
አዎ፣ እኔ ግን አልተጠቀምኩም። አሁን ሲሞክር እንዲህ ይለኛል።
መቼ ነው ሙዚቃ ራዲዮ።
የተጠቀሙት?
አ?
መቼ ነው አገልግሎቱን የተጠቀሙት?
ከትናንት ወዲያ
አ- ዛሬ ለመግዛት ሲፈልጉ ነው ከሀያ አራት ሰዓት በኋላ ያሉት።
አዎ፣ እኔ ደግሞ ዛሬ ሲሞክር ሀያ በራ- ሀያ አራት በኋላ አሉኝ። አገልግሎት ቀርሳችኋል አሉኝ።
ይቅርታ፣ የ system ችግር ሊሆን ስለሚችል ሪፖርት አደርጋለሁ እና እናሳውቆታለን።
እሺ፣ አስተካክሉልኝ ምግኔ ነው።
እሺ፣ እሺ እናስተካክላለን ደንበኛችን።
እሺ፣ መልካም ቆይታ ምላችሁ።
እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ ስለ አስተናጋጃችን አመሰግናለን። እኛ
እሺ።
እሺ።